Canada ሄሎ
አቤት ጤና ይስጥልኝ።
አቶ ይስጥልን ምንዳት
እንትን ነበረ እሑድ ዕለት ከቴሌብር ወደ ሀሪፍ ሻፓ እንትን ብዬ ነበረ። ብሩ ወደ እናንተ ገብቷል፣ ወደ እኔ አላከልኝም።
ትራንዛክሽን ሜትሪክ ቴሌግራም ሌላችን ቡና ቼክ እናደርጋለን። እሺ ስልክ ቁጥር ልንገር- የቴሌግራማችንን ስልክ ቁጥር ልንገሮትና የቆረጠበትን transaction metric ይልኩልኛል ቴሌግራም ላይ።
የቴሌውን
አዎ የቴሌውን ከቴሌ የደረሰውን message
በምን ላክልሽ? ስልካችሁ በጣም ከሁሉም ሮ ዜሮ ዘጠኝ ስልሳ ያዝልኛ መለ ዜሮ ዘጠኝ ስልሳ ሰባ ሁለት
ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት በዚህ ነው ሜሴጅ ነው የምልክልሽ ቴሌግራም ላይ ቴሌግራም